ሰላም ጤና ይስጥልኝ።
አብሮ ይስጥልን። እንዴት ነሽ?
እግዚአብሔር ይመስገን። ዶንችጌ ምናምን መጣሁት።
እሺ ከምስራታ ገብርኤል ነው።
እሺ
እንትናን የእሸቱ መለሰ ኮሜዲያን የእሱ አዳራሽ የት ነበረ አድራሻው?
እ፣ ምን ነበር ጉዳዩ? ትንኝ ጋር ሆኝና እኔ ሪፖርት አደርግሎታለሁ።
እ፣ እሺ አይ እኔ እንደዚሁ ፕሮግራሙ ለመካፈል ፈልጌ ነው። እንደዚህ ለህጻናት ምናምን እንትን ብሎ አቅርቦ ምናምን እንትን የሚል ነገር አለ አይደለ?
ያው እኛውን ታዳሚ ስንፈልግ አ፣ ማስታወቂያ ስለምንሰራ አዎ እያንዳንዱ ለታዳሚ ሰው መመዝገብ ይችላሉ።
ዋዬ ምን አልሽኝማ?
ማስታወቂያ ስለምንሰራ ታዳሚ ስንፈልግ ማስታወቂያ ስለምንሰራ የዛኔ ይደውሉልንና ይመዝገቡ። አሁን እ፣ እየመዘገብን አይደለም ለጊዜው።
እሺ መቼ ነው ይቆያል?
ሲኖር እናሳውቃለን። አሁን የለም።
እሺማ እሺ እሺ እሺ እሺ